ጤና ይስጥልን። በሽት ቤት ቤቲ ነኝ የምንረዳው?
አብሮ ስጥልን። ደህና ነው? ሰላም ነው?
ሰላም ይመስገን። ምን ነበር?
ለመጫወት አሁን ለመጫወት ልገባ ስል እምቢ ይለኛል፣ አይገባልኝ።
ምኑ account ህ ነው?
አዎ account ኤ አሁን ቁጥርና password ሲያስገባ እሺ
አይገባም።
ቁጥርና እኮ ደግሞ- ረስተኸው ከሆነ ማለት ነው forget password በለውና አዲስ password ይላክልህ በ SMS then እሱን password አስገብተህ ግባ።
አዎ forget አድርጌ እንደገና ሌላ password ሰራው።
እሺ እንደሱም አይገባም።
withdraw withdraw ደግሞ ማድረግ አልችልም።
ይገባል ግን account ህ ላይ መጀመሪያ አብር አላው ገብቷል። ሲገባ አባቴ እና ማኝ ገብቷል።
እኔን አንዴ ይቅርታ። account ላይ ይገባል ገብቷል፣ login ያደርግልሃል
አዎ login ይላል ይገባል።
እኮ ከዛ ምን withdraw አላረግም ነው የሚልህ?
ወደ
ምን አልከኝ?
login login
hello hello hello